ምን አለ እኔን ስታመሰግኝ። ማሬ እኮ አንቺ ካፌ ላይ አት- አትጠፋም። ቤት እራሱ ሂጅ በይ ማሬ ነው የምለው። ማሬ
ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም እማ።
ከቺፕቺፕ ነበር የምንደውልሎት።
እሺ እማ።
ፓፓዬ order አድርገው አልመጣሎትም ነበር warehouse እጥረት ስላጋጠመን።
እም፣ ነገ መረከብ ይችላሉ።
እሺ እማ። እሺ የት እንላክሎት ነገ location?
እ፣ location ኡን ቆይ አጣርቼ ልንገርሻ። sister ናት፣ እኔ አይደለሁም።
እሺ መልሰው ይደውሉልን።
እደውልልሻለሁ።
እሺ እሺ